ጋር ስልክ የተቀይሯል። አራት ስምንት ሰባ ስምንት hello ሰባ ስምንት hello ብለውታል።
ቤት
ሰላም ነው።
እግዚአብሔር ይመስገን። ምን ነበር?
እ ወደ እንትን ብር ልኬ አልገባልኝም። ወደ ቴሌ ወዴት ብር ነበር የላከው?
ወደ ቴሌ ብር
እሺ፣ ስንት ብር ነው?
አምስት ሺህ ብር እሺ፣ አንዴ ጠብቀኝ።
በዚህ አይደለም በዜሮ ሰባት ነው ወደ እንትን ያልኩት።
እሺ፣ ገባኝ። ዜሮ ሰባት ማለት ዜሮ ዘጠኝ ዜሮ ሰባት ነው።
አዎ እሺ፣ እሺ፣ ንገረኝ የፊት ቤት ቁጥር ዘጠኝ ዜሮ ሰባት እ ዜሮ ሰባት ዜሮ ሰባት ዜሮ ስድስት ዜሮ ስድስት አስር አስር ስልሳ ዘጠኝ ስልሳ ዘጠኝ አዎ
ዛሬ ነው አይደለ?
አዎ
እሺ
እ? ኮርቱ ተጠራ ነው። ሄሎ ይቆረጣል እ? ይቆረጣል መልሼ ነው እንዴ?
እሺ